ጤና ይስጥልኝ። እኔም በኮም ልርዳው። hello አንድ cashier code ልንገርሽ እናት እሺ፣ እሺ፣ ንገረኝ።
አስራ ሁለት ሰማንያ አምስት
እሺ፣
ሀያ ስድስት ሰላሳ ሰባት እሺ። አስራ ሁለት ሰማንያ አምስት ሀያ ስድስት ሰላሳ ሰባት ሁለት loss ነው ያለው እና ተመላሽ የለውም። እሺ፣ ተመላሽ የለውም።
አዎ፣ ሁለት ጨዋታ ነው የወደቀው።
ማና ማን
እ ሁለተኛ ማች ላይ ያለው ኤኢ እሺ።
ከኪፍቻ የሚለው እና አዎ።
ከዛ ደግሞ አራተኛ ላይ ያለው
እሺ፣ እሺ እናት ወልስባክ። እሺ፣ ሌላ ማይል አለ?
እሺ፣ አረ የለም እናት እሺ፣ እሺ፣ መልካም ቀን።